Hello ፍቅር ነኝ።
ፍቅር ሰላም ነው?
ሰላም እንዴት ነህ?
እ ቆይ አንድ- እ ስልሳ አራት ሰባ ስልሳ አራት ሰባ ስድስት ስልሳ አራት ሰባ ስድስት አዎ እሺ ምንድን ነው?
እንትን ሁለት order ይዤ ተሳስቼ ደግሞ የሆነ ወደ ተቃራኒ ቦታ ተሰጥቷልኩኝ ያው እዛው ከቦሌ
ሌላ ኦርደር ይዘሃል?
አዎ አይደለ?
ሁለት ወር ደልጃለሁ ከሻሩ መጣት ፍሎር እና ከሻሩ መጣት ፍሎር አረ ውሻ እቴ በአንድ አንድ ራሴ ደግሞ መጀመር እሺ
እንዴ ውሻ
ቻኖሊ መስቀል ፍላወር አዎ
ቻኖሊ የትኛው የመድኃኒዓለሙ ነው?
አረ አይደለም የእንትን የኦሎምፒያ ኦሎምፒያ እሺ ሌላ
እና ደግሞ ከድሬ መስቦ ወሎ ሰፈር
ወሎ ሰፈር አዎ
ታዛላለክ እንዴ አቤላ? አዝታል አቤል
እዛው በዛው እኮ ነው አይዙትም ይዟታል እኮ ይሄን ይናፈጠኝ እሺ ቆይ ይሄ ካንቶኒክ fast food የት ነው ሬስቶራንቱ?
ምን እንደ ከየት ነው አታውቀውም? መነሻው ይውጣልኛል።
አረ መነሻውን እራሱ አላውቀውም። አዲስ ነው ገና ሬስቶራንት አዲስ ነው መሰለኝ። ሬስቶራንቱ አዲስ ነው መሰለኝ።
Okay ከካንቶኒክ fast food ከዛ እ- መዳረሻው የት ነው የሚለው እዮ መሬት ነው።
እኔ እንጃ ቦሌ የጀመረ ቦሌ አለው አሁን ይሄ ቦሌ ነው የቦሌ ነው።
አ ያ ቦሌ ነው። የጀመረ ራሱ የት- የሆነ ታውቃ ወደዛ እንዲመጣ እንትን አልኩ። በቃ ይበቃ። ከዚህ የሚነሳ ነበር የሚመስለኝ።
Okay ቆይ አንዴ ልጠይቅ።
እኔ ወደዛ ወደ ቦሌ ስላልሆነ ስላልተጠጋው እዚህ ስላለ ወደ- ወደ የዚህ ነው የመሰለኝ ዝም ብዬ accept ያልኩ ይኸውልህ፣
ይሄ ነው።
ይሄ አንዴ ጠብቀኝ እሺ በአምላክ እሺ እሺ ዝም ብለህ ትመጣለህ አልኩህ።
ሄሎ በአምላክ ወይ ወይ አይ ቲንክ ሊስት ውስጥ አለክ አይደለ? ይሄ ሮ የሮበርት የም- የፈረንጅ ኦርደር ነው። እሷ በጣም አንተ ነህ የምትሰራው እያለክ ነው።
እንዴ ቆይ ካልስ የአንድ ሺህ ምናምን ብር ብገው ነው ካልስ ቢደረግ ካላደረግልኛል እንዴ እንዴት አድርጌ ልስ ነው ከቻሎኒ መስከፍሎ እንዴ ተውኩ እንጂ እ አቤል ነው የሚሰረኝ ወይ ሄሎ
ቆይ አንዴ ጠብቀኝ። በቃ እሺ ይወጣል። እሺ በአምላክ Hello ወይ ይወጣልሃል።
በቃ እሰይ፣ እንደዚህ እሺ እሺ አደሩ።
አሜን ፍቅር ይሁን።